ቴሌ ጤና ይስጥልኝ። አብሬክ ነው የምንደርሰው።
ጤና ይስጥልኝ።
አብሮ ይስጥልኝ።
ማስታወቂያ ላይ ያየሁት ነው። ይህ ስራ ምናምን እንፈጥራለን ተብላችሁ ነበረና ለዛ ነው information ለመውሰድ የፈለኩት።
እሺ፣ ከየት ነው የደወልን?
ከሀዋሳ ከሐዋሳ። እሺ፣ ቴሌግራም ይጠቀማሉ?
ምን ያልሽኝ?
ቴሌግራም
ቴሌግራም አልጠቀምንም ብለን ለጊዜው ስልክ ቤቴን ነው ያስኩት። ትንሽ ልቁ ስልክ ተበላሽቶብኝ።
OK እሺ። የእኛ ቻናል ላይ apply ወይም ለስራ ማመልከት የምትችለው መጀመሪያ እንትን register ካደረክ በኋላ ነው ወይም ከተመዘገብክ በኋላ ነው።
በቴሌግራም ነው አዎ በቴሌግራም ነው የሚሆነው። ወይ ቴሌግራም መጠቀም ስትችል ትደውልልንና ያለውን information እንነግርሃለን።
አሁን ለጊዜው ቴሌግራም መጠቀም አልቻልኩም እና እሺ information ካለን ነገሮች እና በ information በኩል የሚሄድ
እኮ ለስራ ለማመልከት አይደል የፈለግከው?
አዎ
አዎ መ- ማመልከት የምትችለው መጀመሪያ ቴሌግራም ላይ ተመዝግበህ ነው። ከዛም በኋላ ነው ማመልከት የምትጀምረው። ለሱ ደግሞ ቴሌግራም መጠቀም ያስፈልግሃል። አንተ ደግሞ ቴሌግራም አትጠቀምም አይደለም?
አዎ
ወይ ቴሌግራም መጠቀም ስትችል እንደዛ ስትጀምር ደውልልንና ያለውን information ነግረን አስመዝግበን apply ማድረግ እንድትችል እናደርግሃለን። የዛኔ
መቼ ልደውልላችሁ?
ቴሌግራም መ- መጠቀም በምትችልበት ሰዓት ላይ ደውልልን።
እሺ በቃ ሌላ እንትንም አ፣ ከሆነ ችግር የለውም ልደውል እልሻለሁ።
እ? እ?
መጠቀም እችላለሁ። በቃ ቴሌግራም ይሄን እንደምንም ብዬ ያው በሌላ እንትንም ቢሆን እ።
ለጊዜው ቴሌግራም ተዘግቶ አይደል እንዴ?
ተዘግቷል።
ተዘግቶ ነበረ እኮ ቴሌግራም አይሰራ
OK ሐዋሳ ተዘግቷል እንዴ? ቴሌግራም ኢንተርኔት አይሰራም ኢንተርኔት አሁን ቴሌግራም ተዘግቶ ነበር። ሳምንት ሙሉ ባለፈው ሳምንት ተዘግቶ ነበር እና እሺ
አሁን እ።
የሚኬድ ያው እስቲ አላየውም ግን ባለፈው ተዘግቶ ነበር እና
OK አይ እኛ ከሐዋሳ ወይ ከ- ከሶዶ አይደለም እንዲህ ከሀዋሳ ነው።
አ፣ እሺ አይ እ፣ እንዳልተዘጋ ነበር እኛ የምናውቀው ይሄ information አልደረሰንም ነበረ። ለማንኛውም ግን መጠቀም ስትጀምር ደውልልንና እሺ የዛኔ ያለውን ነገር እናሳውቀሃለን። እሺ አመሰግናለሁ።